hello hello አቤት፣ አይሰማዎትም?
አሁን ይሰማል።
እሺ፣ ፍሊንትስቶን ነው ምን ልርዳዎት?
ይሄ sales ነው።
ፍሊንትስቶን Homes ነው የደወሉት።
አዎ እኮ ገባኝ።
እሺ፣
ጭ- የሽያጭ ቦታ ነው።
አዎ፣ የቤት ሽያጭ ነው።
አዎ እኮ የት አካባቢ ነው ያለው አፓርትመንት?
ወደ ከተማ ውስጥ አለ።
አዎ፣ ወደ ቦሌ፣ ሜክሲኮ፣ ሳር ቤት፣ ሲኤምሲ፣ ሀያት፣ ጣፎ፣ ሰሚት፣ ጃሞቱ፣ ሉዲምቱ እነዚህ ላይ ያለው
አዎ። አሁን የሚሸጡ የት ነው?
እነዚህ እንዳለ ሽያጭ ላይ ናቸው።
okay ምን በካሬ ስንት ነው የምትሉ ነው?
ከ- ከስልሳ ሰባት ሺህ ጀምሮ አለ። ያው እንደየ site ኡ ይለያያል። መሀል ከተማ ሲሆን ወጣ ያሉት ላይ ሲሆን vary ያደርጋል ዋጋ። ያው አዎ።
አከፋፈል ቅድሚያ ሶስት መቶ ሺህ ብር ቀሪውን ደግሞ በአምስት አመት ከወለድ ነጻ ነው የሚከፍሉት።
okay
እርስዎ የት አካባቢ ኖት?
የት አካባቢ ነው ማለት ነው?
አዲስ አበባ ውስጥ ነው ያሉት ማለት ነው?
አዎ አዎ okay እንደዛ ከሆነ ሶስት office ኦች አሉን። እዛ መጥተው ሙሉ መረጃ መውሰድ ይችላሉ።
አይ፣ እንዲሁ እንትን site ኦች ነው ወደ ማየት።
ቦሌ የት አካባቢ ነው ያለው አፓርትመንት?
ማተሚያ ጀርባ።
ቦሌ ማተሚያ ጀርባ።
አዎ
ስንት ነው በካሬ ስልሳ ነው እሱ ወይ?
የእሱ ይጨምራል መቶ አርባ ስድስት ሺህ okay ስንት ካሬ ያለው ground ላይ ምናምን ይገኛል?
ይኖር ይሆናል። እሱ ነው የሽያጭ አማካሪ ነው የሚነግሩት። እኛ ቀጠሮ ነው የምንይዝልዎት። አሁን ቦሌ ላይ ያለን ባለ አንድ እና ባለ ሶስት መኝታ ነው okay ለሱቅም የሚሆን ይኖራል አይደል?
ይኖራል። አዎ።
okay እሺ እሺ thank you hello አቤት አይ ቆይ እንትን እ፣ ባለ የው እንትን እዛ ምንድን ነበረ ትዊንስ ያለው አፓርትመንት እህ የእናንተ እህ ትዊንስ ቀጥሎ ያለው ማን ነበር ስሙ ምን አሉኝ?
አፓርትመንቱ ትዊንስ እዛ ወደ የረር ያለው
እ፣ ትዊን ሮስ ነው እሱ ራሱ ስሙ።
አዎ አዎ።
ከ- ከሱ ቀጥሎ ያው ነው ያለው ማለት ነው እህ ምን ነበረ ስሙ ጠፋኝ
እዛ ጋር ከትዊን ትዊን ክሮስ ላይ ነው ያለን። ከዛ ውጪ ሌላ የለም እዛ አካባቢ።
ሁለት እኮ ነው ያለው እነሱ ከጀርባው ሁለቱ የቆዩ ናቸው፣ ሽያጭ ያለቀባቸው ናቸው።
ገባኝ እኔ እዛ እንዳለኝና እህ ካርታውን አልወሰድኩም እና ውል ነው የተዋዋ የተሸ- የ- በውሉ ነው ያቆምኩት ውጭ okay ነበርኩኝ okay።
ካርታ አልወሰድኩም ገና process አላረኩም እህ ግን already አንዱ ቤት እንትን አለኝ እና በሽያጭ ውል መሸጥ ይቻላል እንዴ
እኛ እንደዛ detail መረጃ የለኝም። እኔ አሁን ያለኝን ነገር office ሄድ office መጥተው ነው የሚያነጋግሯቸው።
okay አይ ለመሸጥ ካርታ መውጣት አለበት ወይስ ከእናንተ ስም ዞሯል ከእናንተ ላይ ግን በእርሶ ካርታ ስም ነው።
ሆኗል አይደል?
አዎ በእርሶ ስም ከሆነ ክፍያውን ከጨረሱና ከተረከቡ አዎ ካርታ ከወሰዱ ም- መሸጥ ይችላሉ።
ካርታ አልወሰድኩም እንደዛ ከሆነ እዚህ ኖ፣ መጥተው ኖ።
ማናገር ከ- ይኖርብዎታል።
የፊልም ስቶርንማ ካርታ ወስጃለሁ ግን ከክፍለ እሺ።
ከተማ አዎ የ- ከክፍለ ከተማ ካልወሰዱም እንደዛ ሽያጭ አይኖርም።
አይቻልም አዎ አይቻልም።
ኦኬ እሺ እሺ አይ እሱን ሸጦ ወደዚህኛው ለማድረግ ፈልጌ ነበር በቃ ም።
እንደዛ ያንን መጨረስ ይኖርብኛል ማለት አዎ ነው ይህ መጨረስ ይኖርብዎታል።
ኦኬ እሺ ቴንክ ዩ እሺ ችግር የለም።